hello ጤና ይስጥልኝ።
ሰላም።
ናታን የ mini market ነው።
አዎ፣
ከአሪፍ ፔይ ነው የምደውለው። ቤዛዊት እባላለሁ።
እሺ።
የእርስዎን ስም ማን ልበል? ደንበኛችን።
ትዕግስት እሺ። POS machine ኣችን ላይ transaction እያየን ስላልሆነ እ እ POS machine ኣችን ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበር።
አዎ፣ መታ አስተካክለዋለች ትላንትና።
እሺ፣ መታ አስተካክሏለች።
አዎ፣ እሺ፣ ደንበኛችን ችግር ካለ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁ።
እሺ፣ እሺ። የኔ ቆንጆ መልካም ቀን።
እሺ፣ bye